ሄሎ አቤት።
ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
እ፣ ከፊል ሚስቶ ነው ምስ ነበር የደወልኩልህ።
እሺ፣ ሰላም ነው?
ሰላም ነው ታለን ቢሮ እግዚአብሔር መጣ ይመስገን።
ብሎ ነበር።
እ፣ ምን አልሽኝ?
ወደ ቢሮ መጣለሁ ብሎ ነበር። እንዴት አረጉ?
ያ ያ ያ፣ አዎ፣ ትንሽ ስላልተመቸኝ ነው።
አልተመቹትም?
የስ አልተመቸኝም። አዎ፣ ትንሽ ቢዚ ሆኜ ነው ስራ።
ኦኬ። አይ ካልተመቹት እኮ ሰው ሌላ ክልቶ ብዬ ነው ሙሉ መረጃ የሚሰጡት።
That's good። ዛሬ እና ነገ ትንሽ occupied ነኝ። እ፣ እደውላለሁ by sometime next week ላይ most likely on Tuesday እደውላለሁ። ቢሮአችሁን ነግረውኛል። እዛ ሀቦት ሄድ ፊት ለፊት ነው ያለኝ።
አ አ እደውላለሁ።
እሺ እደውላለሁ። እሺ፣ እሺ።